hello ጤና ይስጥልን Best Bet
ጤና ይስጥልን ብር deposit አድርጌ ነበረ እሺ እና እስካሁን አልገባልኝም። ሁለት መቶ ብር ነው ያደረኩት።
okay ቴሌግራም ላይ ልከሃል አይደል አዎ
እሺ ማን ነበረ ስም ቴሌግራም ላይ ላክበት ፋሪስ ፋሪስ አዎ
የቴሌግራም ስም ፋሪስ ነው የሚለው አቡ አምር ነው የሚለው መሰለኝ።
መሐመድ አቡ አምር
አብዱ መሐመድ አቡ አምር አቡ አምር
አቡ መሐመድ አቡ አምር አቡ አምር
okay እየመጣ አይደለም እሺ የሚያወራ ሰው የለም ቴሌግራም ላይ
አለ
ማናት እ መልስ አልተሰጠኝማ። በማ- በማሴንጀር ነበር።
እሺ ሜሴንጀር ነው አዎ okay ስለዚህ ቴ- ቴሌግራም ላይ ትልክልናለህ message ኡን አንድ ጊዜ ቴሌግራም ቁጥሩ ቁጥሩ እ- እ?
ንገረኝ።
እሺ የቴሌግራም ቁጥር?
0903 ዜሮ ዘጠኝ ዜሮ ሶስት 44 አርባ አራት 37 ሰላሳ ሰባት 47 አርባ ሰባት
አዎ እዚህ ላይ ላክለን እሺ እሺ እሺ